Hello ጤና ይስጥልኝ Donkey Tube እሺ ስሞትን ማን ልበል እ ማን አሉኝ ኢቲሃድ እሺ ስልክ ቁጥር ይንገሩኝ አሁን በደወሉበት ነው እሺ ይንገሩኝ ዜሮ ዘጠኝ ሰባ ሶስት ሀምሳ አራት እሺ ተማሪ ኖት ወይስ መደበኛ ሶስት መቶ ብር ለተማሪዎች ሁለት መቶ ብር ነው ለተማሪዎች የሚለውን ነው ስንት አመቱ ነው ግን ከአስራ አንድ አመት አይቻልም ግን ከአስራ ሶስት አመት በታች አይቻልም መግባት ከአስራ ሶስት አመት በታች መግባት አይቻልም አዎ አዎ እሺ ምን አልከኝ እሺ እሺ